ሄሎ ጤና ይስጥልን ችብችብ
አብሮ ይስጥልን።
አብሮ
እቃ አዘን ነበር እሺ
አልደረሰም።
መሸ እንዴት ነው? ቆይ ወደ በሀያ ሶስት ነበር የሰን በሎኬሽን ካራቆሬ
ትናንትና ከቢሮ ደውለን ሎት ነበር አይደለ?
አ፣ አ፣ ዛሬ ድራይቨሮች አልደወሉ።
ዛሬ አልደወሉም። አ።
እስኪ እሺ አንድ ሁለት ደቂቃ ይታገሱኛል፣ መልሼ ልደውልሎት።
እሺ ሌላ ከዚህ በፊት እንደዚሁ መጥቶ ነበርና እሺ
እ፣ በጣም እንትን ነበረው የሚዛን ለውጥ ነበረው። እንዴት ነው የምትምንለው?
እ፣ ማለት ኪሎ ጎሎ ነው።
አ፣ አሁን ላይ እንኳን ሁለት ቦታ ነው እ፣ check አድርገን የምናወጣው። ስለዚህ ጉድለት አይኖረውም። እስኪ check ያድርጉት።
check ያደረግነው
መች ነበር የተቀበሉት?
የ- የዛሬውን ከሰዓት የተወሰነ መጥቶ ነበረ። Almost ከግማሽ በላይ ነው እንትን ያለው።
Okay ዛሬ order ተቀብለዋል።
የተወሰኑትን መጥተዋል፣ የተወሰኑትን እንትን አሉ።
ምን ምን ነበር የቀረው?
list ኡ እንትን አላልኩትም፣ ወረቀት ላይ ጽፌ ነበር።
እሺ ይነግሩኛል፣ ለነገ እንዳስተላልፍሎት።
እስቲ፣ እ፣ ከአንድ ከአስር ደቂቃ በኋላ መደወል ትችያለሽ?
ይቻላል። እሺ ልደውል ወይስ ትደውያለሽ?
እሺ፣ ደውላለሁ መልሼ።
እሺ፣ እሺ እሺ